Hello? ሄሎ ሰላም ጤና ይስጥልን። አቶ ጅብሪል እንዴት ነህ?
እግዚአብሔር ይመስገን።
ማን ነህ?
ከ We Plus Solution ነው የምደውልልዎት።
እ?
ከ We Plus
እሺ ምን ነው?
አሽከርካ- አ፣ አሽከርካሪ አይደሉ?
አሽከርካሪ እ
ምን?
ተሳስቼ ነው። አይ ከ We Plus ነው የምደውልልዎት።
አይ ስተን ነው ልጄ።
እሺ፣ እሺ፣ እሺ አባቴ መልካም ቀን ይሁንልዎት። እሺ፣ አሜን።
አሜን። እሺ